ሰላም ከትላንት ወዲያ ነበር withdraw ያደረኩት ብር እና እስካሁን ግን አልገባልኝም።
ወደ ቴሌ ብር ነው።
አዎ ደግሞም እኛ ስንጫወት ገንዘብ ብዙ መድበን ነው የምንጫወተው። withdraw deposit ስናረግ እምቢ ያላለ ብር ስለመመለስ ለምን የዚህን ያህል ይቆያል? ከትላንት ወዲያ ማታ ነው እስካሁን የቆየብኝ።
አዎ ሳንቲምፔይ ትንሽ failed አድርጎ ነው system ኡ፣ ለዛ ነው። እሺ ይቅርታ፣ በጣም ይገባልሃል።
ኮሚሽን የሚገባው ታዲያ አሁን እኛ እኮ እንዴት ልበል?
ከትናንት ጀምረ እያሳወቅን ነው። ስልካቸው ልስጥህና አንተም ታወራቸዋለህ።
ስልካችሁ ያጭር ቁጥር አይሰራም።
እሺ ሌላ ቁጥር ቴሌግራም ላይ እንድታወራቸው
ይቻላል። እሺ ያኪልኝ እሺ ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት
አስራ ሰባት አስራ ሰባት አስራ ስድስት ኖ አርባ ሰባት አርባ ሰባት አስራ ስድስት እንዲሁም የቢሮ ቁጥር ጭምር በመጥራት ከገቢዎች ነው የምንደውለው በማለት ያስከው